ጤና ይስጥልኝ የኢትዮጵያ የበረራ መረጃ ማዕከል።
Hello
Hello
Hello፣
አይሰማዎትም?
ይሰማል ይሰማል።
እሺ ምን ልርዳዎት?
እንትን ወደ ውጭ ሀገር መሄድ ፈልጌ ነበር፣ ወዴት ነው የፈለጉት?
ወደ ህንድ።
ህንድ ከተማ ምርጫ አሉት? ደልሂ ነው? ህንድ ደልሂ ነው የሚሄዱት?
ምን አልከኝ?
ምን ከተማ ነው የሚሄዱት?
ህንድ።
ህንድ ሀገር ነው አዎ
ከተማውን